ሄሎ ጤና ይስጥልኝ። ሄሎ
አብሮ ይስጥልን። ይሰማዎታል?
አዎ አዎ ደውሎ ተደውሎ አዎ ሄሎ ሄሎ እሺ፣ አንዴ መስመር ላይ ይጠብቁኝ፣ check ላድርግ።
እሺ እሺ እሺ አቶ ማሩ ኖት?
አዎ
እሺ ደንበኛችን ከዚህ በፊት ደውለው ሶስት ሺ አንድ መቶ ብር withdraw ለማድረግ እንደሞከሩና ወደ አዎ ቴሌብር አዎ።
እንዳልገባሉ ታሳውቀውን ነበረ።
አዎ አዎ አዎ የእርስዎ transaction ከኛ ጋር ስላ- ስላልተገኘ እ እ transaction ኑ እኛ ጋር ስላልተገኘ ሁሉ ስፖርትን ነው የሚያናግሩት። ሁሉ ስፖርት ጋር ነው የሚገኘው።
አ ነው እንዴ ከእኛ ጋር check አድርገነዋል። እኛ ጋር ስላልተገኘ ሁሉ ስፖርትን ያናግሩ እንዲያስተካክሉሎት።
ተገለ ማለት ነው።
አዎ እኛ ጋር አልገባም ብሩ ሁሉ ስፖርት ጋር ነው ያለው።
አ ማን ጋር ነው የት ነው የምደውለው? እዛ ሁሉ ስፖርት website ኣቸው ላይ ስልክ ቁጥራቸውን check ያድርጉና ከዛ ላይ ይደውሉላቸው።
እናንተ ጋር የለም ማለት ነው።
እኛ ጋር የለም የነሱ ስልክ ቁጥር ደንበኛችን።
እሺ
እሺ አመሰግናለሁ። መልካም ቀን